ተጨነቅሽ እዛሽ።
ሄሎ ሄሎ ሰላም ጤና ይስጥልኝ። ከቤት አብረሽ ቤት ነበረ የምደውልልህ።
okay
እሺ ቅድም እያወራን yeah።
ነበር አይደለ?
አዎ አዎ አዎ።
እ- ይኸውልህ እ፣ shop ኡን እሺ ታውቀዋለህ? የት ነው የቆረጥከው?
አዳማ
የት shop የት አካባቢ ነው? station እም፣ ደራቱ አካባቢ እ ደራቱ አካባቢ አዳማ ዜሮ አራት ዜሮ አራት ቀበሌ
አዎ፣ ወደ ደራቱ ህንጻ አካባቢ
አዳማ። አ- እሺ ምንድን አንዴ- ይባለው ማለት ነው?
እሺ ንገረኝ። እሺ የምታስታውሰው ስሙን ምናምን ለማስታወስ ከቻልክ ንገረኝ።
አ፣ ማከፋፈያ ምን ይባላል ቤት ቤቱ እ፣ ስሙን ታውቃላችሁ?
ቀበሌ ዜሮ አራት ዜ-
ደራቱ አካባቢ
እሺ አዳማ ነው ቀን አ፣ አ፣ ወደ ቦሌ መሄጃ ነው።
አላልኩትም ደራ- ነበር። እሺ አሁን shop ነው ያለኸው?
አይደለሁም። አይ ወጥቻለሁ። ከዛ ሁለት ነበረ ገዝቼ የወጣሁት። አንዱ ገባልኝ፣ አንዱን እምቢ አለኝ። ሌላም ሰው አልሞከረውም።
እሺ አንዴ ጠብቀኝ። እሺ
እሺ እሺ መስመር ላይ ጠብቀኝ።
okay okay እም፣ እሺ
ቡቻ ምንድን ነው የሚባለው? ምንድን ነው የሚባለው ቤት ቤት ስሙን ታውቀዋለህ? ቅድም የሆነ እንትን አላመጣም ኪስ ይንስታል አይ ቁጥር እንትን የሆነ እንትን አላመጣም ይሄን እኮ አይደለም ኦኬ። ከዛ ነው ይሄም ብቻ ከዛ ነው ይሄም hello ወይ ዛሬ ነው አይደለ እንትን ያልከው?
አ- አዎ አዎ ቢያንስ አንድ ሰዓት ተኩል አንድ ሰዓት ምናምን በኋላ በፊት እሺ አንዴ ጠብቀኝ።
የሆነ ገ- ቁጥሩ ነገርሽ የሆነ የነሱ ማለት ነው።
አይ ቆይ ችግር የለውም። እሺ እሺ፣ እሺ።
check እያደረኩኝ ነው። ጠብቀኝ።
አ- ብዙ ቀን እንትን ያዘብኝ ነው ከዛ እንጂ አል- አል- አላወራሽም ነበር። አሁን እንደ
ሱቁም ቀበሌ ዜሮ አራት ነው አይደለ የሚገኘው?
አዎ የሆነ ቁጥር ልንገርሽ፣ መለ- መለያ ቁጥራቸው ከሆነ አስራ ሰባት ዜሮ ዘጠኝ አይ ዘጠኝ አስራ እሱ ችግር የለውም። እሱ ሳይሆን ቆይ አንዴ ጠብቀኝ።
ይሄ በሱ ጠብቀኝ።
ማግኘት አልችልም። እሺ ሱቁ ዜሮ አራት ነው አይደለ ያለው? ቀበሌ ዜሮ አዎ፣ አራት ዜ- ዜሮ አራት አዎ፣ ወደ ቦሌ መሄጃ ላይ ደራርቱ አካባቢ ደራርቱ መጽሐፍ ቤት ቤት
hello
ወየ እሺ ይኸውልህ ደንበኛችን ለማግኘት ሞክረን ነበረ እዛው ላይ ባለው ማለት ነው ሱቁ ላይ ባለው okay።
data ግን እ፣ ከሰራ ትደውልልን አሁን specifically አሁን እኛ አዳማ ብዙ ሱቆች ስላሉን የትኛዋ okay።
cashier እንደሆነች ለአንተ የቆረጠችው ግዝ- እ፣ እርግጠኛ ሆነን ማወቅ አልቻልንም ስለዚህ okay ተመልሰህ ሄደህ እሷ ትደውልልን ይህ cashier one ይላል ሚኪ ሚኪ ሚኪ የሚል እ? ሚኪ አ፣ ሚኪ
አ፣ cashier one ሚኪ ሚኪ ነው ይላል ያልከኝ?
አዎ አንድ ስልሳ ሰባት ሚኪ
አ ዛሬ የተቆረጠ የለማ እነሱ ጋር እኮ አሁን ዛሬ የተቆረጠ የለም
ኧረ ከዛውን የቆረጥኩት ቀኑ ብዙ ነው ዛሬ እኮ።
ነው የ voucher ዛሬ የ voucher- ዛ- ቀን ነው ዛሬ ዛሬ የሚያሳየው ቀን ዛሬ ነው የሚለው ወይ እዛው ላይ ተንገር ዛሬ ነው ዛሬ የሚለው?
ነው ቀኑ ዛሬ ነው እንጂ ቅድም እኮ ነው ቢያንስ አይ፣ አንድ ሰዓት አይ።
ተኩል ቢሆን እዛ ላይ የሚለው ዛሬ ነው ወይ
አዎ
ሚኪል ነው የሚለው
አዎ ሚኪ cashier one ሚኪ ይላል
ለ- ሱ- የሱቁ data የሚያሳየው እንዳልተሰራ ነው እዛ ሱቅ ስለዚህ እ፣ cashier ዋ ትደውልልን እሺ ደንበኛችን
እሺ በዛ ካልሆነ ማግኘት አሁን ስለሚያስቸግር ነው እነሱ- እሷ ትደውልልን ወይ እሱ ይደውልልን እሺ አየሽ እሺ እናመሰግናለን